አቤት አቤት
ብር ለማስገባት ነበረ እምቢ አለኝ።
ምን ምን እያለክ ነው?
ምንም በቃ ምንም አልመጣልኝ ምንም አለ እስቲ ቴሌግራም ላይ screenshot አድርገህ ላክልን። OTP አይልክልህም?
ልክልኝ ምን
እስቲ internet connection ን check አድርገውና ኧረ connection ሌላ ነገር በጣም ይሰራል እሱም ስለ እንዳለ
ከቴሌ ብር ነው ወይስ ከ CBE ብር ነው?
እሺ ሌላ
Hello hello፣ አቤት አቤት እስቲ ትንሽ ቆይታ ሞክረው። ምንም እንትን አይልም።
እሺ እሺ እሺ